ሄሎ ሄሎ ጤና ይስጥልኝ።
አውስተለ
ከኢትዮ ነበር የምደውልልዎት። ከኢትዮ መሳ
እሺ መልስ ይመጣሉ አይደል? ያ መልስ እየመለሱ ነበር አይደል?
የምን ኢትዮ መሳሳ
ኢትዮ
መቶ ሰላሳ ወይም አዎ ደግሞ መቶ አዎ ሃምሳ አዎ አዎ
እሺ ይቅርታ መጀመር ማልበል
ስም
እ
ኛቸው እሺ። ዳኛቸው ማ ባይታ ባይሳ አዎ
እሺ የመቶ ሰላሳ እህታዊ አሸናፊ ነው። ቁጥሩ ዜሮ ዘጠኝ አስር ስልሳ ሰባት አርባ አራት አርባ ሁለት አይደለም ይጫወታሉ አዎ አይደል? ጥያቄ መልስ አዎ አዎ እየተጫወቱ ነው።
እሺ መቼ እንኳን ደስ ያሉት።
አዎ ከብረ ደሳለን እና ዕለታዊ አሸናፊነት አሁን በምነግሮት እ፣ የቴሌግራም user name ፎቶና አዎ።
መታወቂያ መ- ቴሌብር አለዎት አይደለ?
አዎ የት አካባቢ ነው የሚኖሩት? ይቅርታ ጋር
አዎ ኖሮ ቡራዩ ነው። መስሪያ ቤት ግን ሻርፕ ነው እሺ። ስለዚህ ቡራዩ ብዬው
እ ቡራዩ ብዬ ለያዘው።
አይ ማት ነው ያለኝ መታወቂያ የአዲስ አበባ ስለሆነ በአዲስ አበባ ያዩ እንጂ እሺ አዲስ አበባ። እሺ ይህ መያዝ ይችላሉ። user name ልንገሮትና
okay እሺ text አይደረግልኝ እሺ text ላድርግሎት። አይ ቀ- እ፣ at ኢትዮ ኢትዮ መቶ ሰላሳ
ኢትዮ መቶ ሰላሳ at ብለው at ኢትዮ መቶ ሰላሳ አዎ በ small letter ኢትዮ ብለው ቴሌግራም ላይ search ያደረጉት ያገኛሉ። እዛ ላይ አሁን አሁን ጥሩ መታወቂያና የእርሱ ስልክ ቁጥር አይደለም መታወቂያ መታወቂያዎትንና ፎቶት አ ፎቶ አዎ መታወቂያና ፎቶ at ኢትዮን ሰላሳ በሚለው ቴሌግራም በዛ ይላኩ። አሁን እሺ ጉርድ ፎቶ ይሆናል።
አይ የራሱትን ተነስተውን ጉርድ ፎቶ እ፣ የተነሳ ሳይሆን የራሱትን ተነስተው ከነበረ በስልኮት የነበረው አዎ አለ።
ስለዚህ እሱን እና መታወቂያ
እሺ እሺ